ጤና ይስጥልኝ። ቤት ቤት ነው የምንረዳው?
ቤተልሔም ምን አልሽኝ? ታጁዲን ነኝ።
ወይ እ ታጁዲን ነኝ።
ማ ታጁ ነኝ። ታጁ ነኝ።
እሺ ታዱ ምን አ-
መልስልሃለሁ መልስ ብለሽኝ ምንም ይቅርታ እ ቤቲ የለችም። እሺ ወታለች። እኔ ሌላ ቤቲ ነኝ። የሆነ ነ- ጉዳይ ነበርክ መሰለኝ አይደል ከሷ ጋር?
እ- አ- አዎ፣ okay። እሺ እሷ ወታለች እና እ ነገ ጠዋት ነው የምትገባው።
እኮ እንዴት ነው አራት ቀን አምስት ቀን ሆነ። እንዴት ነው ማድረገው?
እኔ እንጃ ታዱ፣ እኔ ጉዳዩን አላወቅኩትም። ወይ ታስረዳኝና መፍትሄ እንፈልግ።
እ? እኮ ይዝድሮዋል ብዬ pending ብሎ በ- ስድስት ነበር pending ያለው በአስር በአስር አስተካክላ ባላንስድ አድርጋልኝ ሳንቲሞች ጋር ደውል ብላኝ ነበረ።
እሺ ሳንቲሞች ደግሞ እናንተ እ፣ እኛ እነሱን ጠይቃሉኝ ሲስተም ላይ ነው ይስተካከላል ይኛል ግን አራት ቀኑ ነው። እ፣ በዛ ላይ በጣም እየተበላው ነው።
እሺ ታዱ፣ አንድ ጠብቀኝማ መስመር ላይ
hello ወይ ታጁ እንዴት ነህ? ሰላም ነው ሰላም ነው እንዴ? ነሽ?
አ- አለን እግዚአብሔር ይመስገን። በጣም ይቅርታ ስለቆየን፣ ግን ምንድነው እኛ ማናጀራችንን አሳውቀነዋል እና እ።
እሱ ስለያዘው ነው በጣም የቆየንብክ።
አዎ እኮ እዛ ማለት የዛን ቀን የበላው ነኝ።
አዎ፣ አሁን ምንም እ፣ በጣም እየተበላው ነው።
ይገባኛል። በጣም ብዙ ጊዜ እንደወሰድን ግን አ፣ እንትን ነው ማለት ከኛ ማሰር ውጭ ስለሆነ ነው። እነሱ በደንብ ያውራቸውና እ።
ያለውን ነገር እነግርሃለን። ችግር የለም። በጣም ይቅርታ እስካሁን ስለቆየን።
እሺ እሺ thank you። ነገ እንደውልላለን ጠዋት።
እሺ እሺ እሺ thank you። እሺ